ሁሉ ጤና ይስጥልን። ቤት ራዲዮ ሄሎ፣ ስፔሻል ግን የለም እንደ ውስጥ ምን ነበር ወንድሜ?
እ?
ምን ምን ላድርገው ወንድሜ?
ሄሎ ሄሎ፣ ሰላም ይሰማኛል።
special game game ውስጥ የለም እንደ
ምን ስፔሻል ጌም ስፔሻል ጌም አ
አለ ይሰራል። ምንም ብል- ምን ብሎ ነው?
አላመጣልኝም። special game የለም ያመጣልኝ አይደለም።
hello፣ እ? ወይ maintenance ላይ ነው። እሺ፣ ትንሽ ታገሰን ወንድሜ።
ምን አልሽ?
maintain ላይ ነው። እሺ፣ ትንሽ ታገሰን። hello